hello ጤና ይስጥልኝ Best Bet
hello እንዴት ናቸው?
አለ አለ ሰላም ነው።
አለ አለ ቅድም deposit ከ CBE ብር deposit አድርጌ
እሺ
ከ CBE ብር ቆርጦብኛል። ያው አልገባም ወደ አካውንቴ።
እሺ አንዴ ጠብቀኝ። እሺ okay።
አስተላልፍ።
hello
አቤት ጤና ይስጥልኝ።
አስበችልኝ።
እሺ ምን ነበር?
ቅድም deposit አድርጌ ነበርኩና እሺ ከ CBE ብር እና ከ CBE ብር ቆርጦ ቆርጦልኛል፣ ግን ያው አልገባም ወደ አካውንቴ።
message ልከውልናል ቴሌግራም ላይ።
አዎ ልኬ ነበርኩና ገፍተዋል ብላችኋል፣ ግን ያው አልገባም እስካሁን።
እሺ check እያደረኩት ነው። መቼ ነበር deposit የተደረገው?
ዛሬ ዛሬ ነው ሁለት ጊዜ ነው መቶ መቶ ብር እሺ ሁለት ጊዜ ነው የተደረገው።
አዎ
በቻፓና በምንድን ነበር deposit ያደረከው?
በቻፓ ነው ያደረኩት።
በቻፓ ነው?
አዎ በዚህ ስልክ ነው።
okay እሺ። ሌላ message ይኖርሃል። በቻፓ withdraw ማድረግህን የሚያሳይ በቻፓ deposit ማድረግህን የሚያሳይ ይቅርታ።
አያሳይም?
አዎ ቻፓ ፋይናንስ የሚል በቻፓ እ።
withdraw ማ- ሚያ- ማድረግህን የሚያሳይ እ።
ቴሌግራም ላይ ትልክልኛለህ።
የለም እሱ መ- የት ነው መ- የሚገኝ? ዝም ብሎ ይቆጥራል ያው እንጂ succeed ይላል አላለም እኮ ቅድም።
ምን አላለም?
succeed succeed ይላል አላለም ቅድም። ዜ- ዜ- ዝም ብሎ succeed ይቆጥራል እንጂ ከአካውንትህ አልተቀነሰም ብሩ?
ቀንሶ ቀንሷል እኮ ሁሌ- ሁለት መቶ ቀንሶ ብኛል እሺ እና ወደ አካውንቴ ደግሞ አልገባኝም። ለዛ ነው እኮ ደወልኩት።
አዎ። ስለዚህ ምን ታደርጋለህ መሰለህ እ።
እ፣ ከ CBE ነዋ ከ CBE ብር አዎ።
ነው አይደለ?
አዎ CBE ብር ደውልና ሜሴጅ እ።
message ኡን ይላኩልህ። ካ- ስልክ ላይ ካለ check አድርግ።
የለም ከሌለ- ስልክ ላይ ከ- ብዙ- በቃ።
ብዙ ጊዜ ገብቻለሁ።
ሁለት ጊዜ ከላክ ሁለት ጊዜ message ይልኩልሃል።
አዎ ስለዚህ ግባና ወ- ስልክ ላይ ከሌለ ደግሞ ምን ታደርጋለህ? CBE ትደውልና message እንዲልኩልህ ታደርጋለህ። ከዛ message ኡ ወል- ለእኔ ላክልኝ፣ እኔ ለቻፓ አ- አሳውቅልሃለሁ። በቻፓ በኩል deposit ማድረግህን የሚያሳይ message መኖር አለበት። እሺ፣ ለዛ ነው።
እንደዛ ነው። እሺ በቃ አዎ አዎ።
message ኡ ደግሞ የ CBE ብር ነው ወይ በቻፓው ነው message?
አዎ CBE በ CBE ብሮች በቻፓ በኩል deposit ማድረግን የሚያሳይ message ይልኩልሃል። እሺ
አ- እሺ በቃ ለዛ ነው ካለ እንደዛ የሚል message check አድርገው። እሺ
እሺ፣ በቃ check አድርጌ እደውልላችኋለሁ።
እሺ